ጤና ይስጥልኝ ዶክተር።
ጤና ይስጥልኝ እህቴ።
እግዚአብሔር ይመስገን።
እግዚአብሔር ይመስገን። ኦንላይን ክላስ ለመጀመር ፈልጌ ነበር እህቴ።
እሺ ይቻላል።
እሺ፣ ስሙትን ባልበል
ደመቀ
ማለብን ይቅርታ እ? ደመቀ ደመቀ ነው።
ክብረ ኩሉ
ስልክ ልውሰድ ዜሮ ዘጠኝ አስራ ስምንት አስራ ስምንት ሰባ ሁለት ሰባ ሁለት ስልሳ ሶስት ስልሳ ሶስት ስልሳ ሶስት ሀያ
አድራሻው ቤት ነው ባህር ዳር
ባህር ዳር።
አ
እሺ
እሺ
ኮርሱ አራት አይነት ኮርሶች አሉት።
እ? እሺ
marketing፣ editing፣
እህ።
content፣ በጎ አድራጎት ከእነዚህ ውስጥ የፈለጉትን መርጠው መማር ይችላሉ ማለት ነው።
እሺ እሺ፣ እንደገና ድገሚልኝ።
marketing፣ marketing፣ content፣
እሺ፣ coaching፣
content፣ okay፣ content፣
editing፣ እህ።
በጎ አድራጎት ከእነዚህ ውስጥ እርስዎ YouTube account ካለው የፈለጉትን መርጠው መማር ይችላሉ ማለት ነው። ትምህርቱ የሚሰጠው በስድስት ቀን ነው።
እ? እ? ትምህርት የሚሰጠው በስድስት ቀን ብቻ ነው።
እሺ።
አስር ሺህ ብር ነው። ትምህርቱ የሚሰጠው ለሁለት ሰዓታት ብቻ ነው።
marketing ቢሆን ግን አሪፍ ነው ግን
እሺ marketing online መቼ መቼ ነው የማገኘው? ኦንላይን ለሳምንት ለስድስት ቀናቶች ማለት ነው።
ሳምንት ለሳምንት ለስድስት ቀን ከሰኞ እስከ ቅዳሜ በአንድ ሳምንት ውስጥ ማለት ነው።
እሺ ለስድስት ቀን ብቻ
እ? እ? እሺ ለስድስት ቀን በስድስት ቀን እሺ
ክፍያችን አስር ሺህ ብር ነው። account ላክለት።
account ላኪልኝና ቸካዩ
እሺ አመሰግናለሁ። መልካም ቀን።